Hello Hello ጤና ይስጥልኝ።
ቤስት ቤት እ፣ ሰላም ነው አለን ምን ነበር?
አለ እንትን እ፣ ዋናው ቢሮ ያናግሩ ይለናል። ከአዳማ ነበረ ሀምራዊ ዜሮ ስድስት ደሳለኝ ይባላል።
እሺ ምን ሆኖብህ ነው?
ትኬት እ፣ አያወጣልንም ዝም ብሎ ይደምራል እና ዋናው ቢሮ ያናግሩ የሚል እንትን ይመጣል።
አዎ ልክ ነህ። እንትን ነው እሺ፣ system ተበላሽቶ ነው እና አሳውቀናል፣ ይስተካከላል።
Okay ስለዚህ አሁን አይደለም አሳውቀናል። አዎ Okay ትንሽ ጠብቁት። እሺ እሺ እሺ።
እሺ እናመሰግናለን።
እሺ አመሰግናለሁ።